hello hello እናት ሰላም ነው?
አለ እግዚአብሔር ይመስገን።
መልሽ የደወልኩሽ በፊት ወይ ቀለሙ ሲያልቅ ካልሆነ በስተቀር ወረቀቱ ማቆሚያ የለውም።
እኮ ዝም ብለሽ ብዙ ስላዘሽ የብዙ አመት እኮ ነው ዴሊ እየጎለጎለ የሚያወጣብሽ እስከመጨረሽ ድረስ ዝም ብለሽ አውጭ።
ዝም ብሎ ይውጣ በቃ።
አዎ ዝም ብሎ ይወጣ ወረቀት መልሶ እሱ ወረቀት ሲጀምር- አዎ ፕሪንተር መልሶ ሶፊልና ይጀምራል።
ራሱ ይጀምራል።
አዎ እና ራሱ ነው በጣም ዝም ብለሽ ወረቀት ሌላ አዲስ አትግዛች። የራሱ ነው ዝም አዎ፣ ብለሽ ግዛች። አዎ ራሱ ነው እና ያቆማል ግን አይደል?
ያቆማል ያቆማል።
okay እሺ ይሄድ እንግዲህ እሺ ማይ